ሄሎ ሰላም ጤና ይስጥልኝ። ቤት ቤት እንትን ነበር አሁን አሁን ደውዬ ነበረ እሺ እሺ አባቴ ያ- ምን ነበር?
ተመላሽ አልሰጠኝም ነበረ አንድ ሻት አስብኝ ማለት ነው።
እሺ እ፣ አንዴ ቆይ ላገናኘ አንዴ እሺ።
ቤት ትኬት ነሽ? አዎ
ሄሎ ሄሎ እሺ ልንገርሽ ቁጥሩ እሺ አስራ አንድ እህ፣ አርባ እሺ
ሰማንያ አራት ዜሮ ሶስት
እሺ ሀምሳ ብር ገብቶላል። እሺ ለዚህ እሺ አመሰግናለሁ እሺ መልካም ቀን እሺ አሜን አሜን